ሄሎ ሄሎ ቤስቤት ጤና ይስጥልኝ። ሀሚድ ነኝ መለርዳው።
ብር ስምንት ሺህ ብር ወደ ላይ አውጥቼ ከቴሌ ብር አል- አልገባልኝም። አሁን ልጫወትበት ነው አመለከትኩ። እንዴት ነው ሰው?
ወደ ቴሌ ብር አስገብተው ነው ወደ ቤት ከቴሌ ቤት ብር ወደ
ወደ ቤት ነው ቤት አውጥቼ ነው ወደ ቤስቤት።
እሺ፣ ሜሴጅ ተልኮልዎ ነበር።
አሁን ልክ ልክ አለው ሜሴጁን።
ሜሴጁን ቴሌግራም ላይ ልከውልናል።
አዎ እሺ፣ check አድርጉልዎታል። እሺ፣ ትንሽ ይጠብቁ። ብዙ customer እያስተናገድን ስለሆነ እ, ሊቆይ ይችላል። ስንመልስ ቶሎ ምን?
ላንመልስልዎ ይችላል።
ያ ብዙ customer እያስተናገድን ስለሆነ ነው። እሺ፣ ለዛ ታዲያ ነው መች- ታዲያ እንዴት ነው ታዲያ አሁን እመልስልሃለሁ።
ልጫወት?
አሁን text አደርግልሃለሁ። እሺ፣ በዚህ ቁጥር ነው።
አ- አሁን ይወጣ ይወጣል።
እሱን እርግጠኛ አይደለም። እኛ ለቻፓ ነው ሪፖርት የምናደርገው እና እሺ እሱ አ- አንድ ሺህ ብር እ፣ መሐመድ ነው አይደል? ወደ አንድ መሐመድ ሺህ ብሩም ያ- ቆየ።
አዎ፣ አዎ።
አንድ ሺህ ብሩም ቆይቷል እኮ okay፣ ሌላ አለ?
ሌላ ስምንት ሺህ ብር
እሺ፣ አሁን እ፣ ሌላ ሌላ support ነበረች እ፣ ሪፖርት አድርጋላለች። እሺ፣ መ- መ- መቅደስ አይደል የሚለው መቅደስ እ፣ ሪፖርት አድርጋላለች። እሺ፣ አ፣ እሺ፣ እሱንም?
ትንሽ።
እሺ፣ ሪፖርት ተደርጓል። እሺ፣ በትዕግስት ይጠብቁን።
አንድ ሺህ ብሩስ አንድ ሺውም ሪፖርት ተደርጓል። እሱንም update እናደርጉል ቆየ እኮ እንልካለን።
አንድ ሺህ ብሩ
እህ እ፣ ምን አልከኝ?
አን- አንድ ሺህ ብሩ ቆየ እኮ
አዎ አዎ፣ እሱም እ፣ ይስተካከላል። አንድ ላይ ነው የሚስተካከለው።
አንድ ሳ- ሳምንት ሆነዋል። አንድ ሺህ ብሩ እሺ፣ እሱም እሱንም እነ- እናሳውቃለን ድጋሚ። እሺ፣
አሁንም ብር ወደ ላይ ላያወጣ ስል ይሄዳል። ለምንድን ነው ይቅርታ ይታገሱን ደንበኛችን፣ ሌላ ብር በትዕግስት አሁንም- ይጠብቁን።
አሁንም ሌላ ብር እኮ ወደ ላይ ላያወጣ ስል እምቢ አለኝ።
አንድ ሺህ ብር እኮ አልነበረም ጥያቄው አይደል? ጥያቄው እኮ የነበረው ስምንት ሺህ ብር ነበር አይደል?
አዎ እኔ ነኝ እኮ የነገርኩት አንድ ሺህ ብር ሪፖርት የተደረገውን እኔ ነኝ የነገርኩት።
አዎ።
ስለዚህ ይስተካከላል ያልኩትም እኔ ነኝ አይደል?
አ- አባባሌ ስለዚህ ገባ። አሁንም በትዕግስት ይጠ- አሁንም ሌላ ብር ተ- ላውጣ ስል እምቢ እያለኝ ነው እያልኩ ነው ያለው።
በሌላ መንገድ ለማውጣት ይሞክሩ። በተመሳሳይ መንገድ አይሞክሩት። እሺ በየትኛው መንገድ ሊሞክር?
አሁን በቻፓ አይደል deposit እያደረጉ ያሉት?
አዎ በ SantimPay ይሞክሩት።
ሳንቲም በ SantimPay ይሞክሩት። አዎ አዎ።
እሺ፣ አላውቀውም።
እሺ እሺ እሺ
ሳንቲም ቤን ቤት አውጥ አለ